ጤና ይስጥልኝ ቻምፒዮን ክንሊያር ጤና ይስጥልኝ።
አዎ እማ ይሰማል።
እሺ ከአሪፍፔይ ነበር የምደውልሎት ኤደን እባላለሁ። እሺ ስሞትን ማን ልበል እርስዎን ሃይማኖት
ሃይማኖት እሺ እ ለተወሰኑ ቀናት እ ምንም አይነት transaction እያየን አይደለም በ POS ማሽኑ ጋር እና ከእሱ ጋር በተገናኘ ያጋጠሙት ችግር ካለ ብለን ነው።
አይ customer አሁን transfer ስለበዛ ነው እንጂ ምንም አልሆነም። POS ኡ ደመየቱ ይቅርታ ትንሽ ድምፆት ርቋል።
transfer እየተደረገ ስለሆነ እንጂ በ POS የተሰራ ነው እንጂ POS ኡ ምንም አልሆነም።
እህም። እየሰራሎት ነው?
አዎ።
እሺ ምንም አይነት ችግር ካጋጠሙን ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። እናመሰግናለን። መልካም ቀን